ጤና ይስጥልን ዋሽንግተን የህክምና ማዕከል አዎ hello አቤት እንዴት ሆናችሁ?
እግዚአብሔር ይመስገን ከምግባረ ሰናይ ሆስፒታል ነበር የምደውለው። brain ምናሉ CT scan አላችሁ? ከምግባረ ሰናይ ሆስፒታል ነበር የምደውለው።
እሺ brain CT scan ፈልገን ነበር።
እሺ አለ ይደርሳል ዛሬ?
አዎ ይደርሳል እሺ አምቡላንስ አላችሁ?
አለ ነው እና ልትመጡልን።
ከምግባረ ሰናይ ነው ያሉኝ አዎ ምግባረ ሰናይ ሆስፒታል።
እሺ በዚህ ቁጥር ይደውልልዎት እሺ አዎ ይደውል።
እሺ ሌላ ቁጥር ይደውላል ይጠብቁ በቃ ቶሎ እሺ ማ እሺ